ማረኝና ልሂድ ወደ ቤት ልግባ፣ ይበቃሻል በይኝ የማነባው እንባ ደጅሽ ላይ ከወደኩ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት አቃተኝ መጽናናት ማረኝና ልሂድ ወደ ቤት ልግባ ይበቃሻል በይኝ የማነባው እንባ ደጅሽ ላይ ከወደኩ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት አቃተኝ መጽናናት ቆዩ ከተዘጉ የቤቴ መቃኖች እጅግ ራቁብኝ የመዳኔ ቀኖች ዛሬ ሲበቃኛል ልነሳ ከአልጋዬ በምልጃሽ ጸሎትሽ በሽታዬን ጥዬ በሽታዬን ጥዬ አይነቀል እግሬ ዘላለም ከደጅሽ ተመላለሽ ብሎ ካልዳሰሰኝ እጅሽ ማረኝና ልሂድ ወደ ቤት ልግባ ይበቃሻል በይኝ የማነባው እንባ ደጅሽ ላይ ከወደኩ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት አቃተኝ መጽናናት ወገን ዘመድ የለኝ የሚረዳኝ ቀርቦ ልቤ ተሰበረ በሐዘን ተከቦ እንኳን የሚደግፍ ቢሰማኝም ጠፋ አሳየኝ በዓይኔ የችም ቀን አልፋ የችም ቀን አልፋ ያሰብኩት እስኪሆን አይና ያንቀላፋ ምሕረት ከሞላበት ከደጅሽ አልጠፋም። ማረኝና ልሂድ ወደ ቤቴ ልግባ፣ ይበቃሻል በይኝ የማነባው እንባ ደጅሽ ላይ ከወደኩ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት አቃተኝ መጽናናት የሚያድንሽ የለም እያሉ ብዙዎች ተግተው ቆጠሩብኝ የሞቴ ቀናቶች ባዘን አጎንብሼ እንባዬን ረጫለሁ ድንግል ካልዳሰሽኝ መቼ ቀን አላለው መቼ ቀን አላለው ኖራለሁ በተስፋ አንቺን ተጠግቼ አልቀርም ዘላለም የተገፋ ሆኜ ማረኝና ልሂድ ወደ ቤት ልግባ፣ ይበቃሻል በይኝ የማነባው እንባ እጅሽ ላይ ከወደኩ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት አቃተኝ መጽናናት የእግሮቼ ሰንሰለት ላውልቅ ተፈውሼ አዲሱን ሰውነት በምልጃሽ ለብሼ አትደንም ባሉኝ ፊት ልቁም በምስጋና ህመሜ መሸፈን ይቻለሻልና ይቻለሻልና አቃስቴ ቆሞ ልሞላ ዘማሬ ድንግል በጸሎትሽ ታጥሮልኝ ደንበሬ እና ልሄድ ወደ ቤቴ ልግባ ይበቃሻል በይኝ የማነባው እንባ ደጅሽ ላይ ከወደኩ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት